ሄሎ ጤና ይስጥልን ብስት/ቤት
አዎ
ሄሎ
መልሰህ ደውል ተብዬ ነው። ቴሌ ብር ላይ ሁለት ሺህ ብር ገብቶልን ተብዬ ነበር አልገባም።
እህ ሁለት ሺህ ብር አሁን በቶሎ አስገቡልኝ በእናታችሁ። ስወድ- ስወዳችሁ እየወደድኳችሁ ቶሎ በሉ በቃ አሁን ሳንጣላና ከእናንተ ጋር አለ ይኸውልህ ወንድሜ እዚህ ጋር balanced ከሆነ ከኛ side እንደገባ ነው ወደ እናንተ የምንልክ።
እንዴት ነው balance ነው? ችግሩ እናንተ ጋር ነው።
እሺ ተረጋጋ መጀመሪያ። በቃ ተያለ።
ምንድን ነው የምንረጋጋው? ሁለት ሺህ ብር ያክል ስንት ዘይት ነው የምገዛበት? በእናታችሁ
እሺ አሳውቅልሃለሁ። ያልገባልህ ከሆነ አሳውቅልሃለሁ። እሺ ትንሽ ማንም ነው የሚሰራ ለቻፓዎች አሳውቅልህና እ?
በቻፓው በኩል ስላደረግ ለእነሱ አሳውቅልሃለሁ።
አሁኑ አልገባኝ። አሁን እሺ
ቶሎ በይ። እሺ፣ አልዘጋውም ስልኬን። ሄሎ ሄሎ
ቤዛ ነሽ?
አዎ ቤዛ ነኝ። መዝጋት ትችላለህ፣ ችግር የለውም። ያው በ text ስለምልክላቸው እነሱ ሲያዩት ይመልሳሉ።
መዝጋት ሆዴ አይችለኝም፣ በእናትህ ሆዴ አያስ- አንቺ ነሽ አትዘጊው። ምዘጋ ጨርሽ ለካ እንዲህ
hello
ቤዛ፣ hello
አቤት።
እሺ ኦፕሳና አይደለ?
አዎ በቃ ይኸውልህ አሳውቅልሃለሁ። እሺ ካዩት ይመልሱልኛል። ትንሽ ጠብቅና check አድርግ። እሺ ካልገባ ደግሞ ደውል። እም?
ስንት ደቂቃ ልጠብቅ?
እ፣ ብዙ transaction ኦች አሉና እየላክንላቸው ነው። ሳያዩት ይመልሳሉ። ትንሽ ጠብቀን።
በአንቺ በኩል ብቻ ነው እኛ የምንወስናቸው። እሺ